Hello ሰላም ጤና ይስጥልን ቤተሰቦች
አብሮ ይስጥልን። ሰላም ነው እማ?
አለን አለን ምን ነበር?
ቅዳሜ ዕለት deposit አድርጌ በቻፓ በሲቢ ብር ማለት ነው እሺ
ሁለት ጊዜ አልገ- ሺ አምስት ሺ አምስት መቶ ሁለት ጊዜ ነበር ያረኩት ማለት ነው።
እሺ አንደኛው ትላንትና መለሰልኝ፣ አንደኛውን አልመለሰልኝም።
ሁለቱንም ነበር የላከው message አ ሁለተኛ ስም ሁለት ማን ነው የቴሌግራም ሳሙኤል ጌትነሽ
ሳሙኤል ማን
ጌትነሽ ቤትነት
አ
ሁለት ነው የላከው እሱ
አዎ የአንደኛው ሺህ አምስት መቶ እንትን ብሏል። የአንደኛው ደግሞ እንትን አላለ አልገባም።
እሺ ግን ሜሴጁ አንድ አይነት ነው የሚመስለው እና
አንድ አይነት ነው የሚመስለው።
እም፣ ቆይ አንዴ ሊያው
ቤስ እንትን ነው የሆነው።
እሺ ቆይ አንዴ check አድርጌ ልላክላቸውና ዛሬ ይገባልሃል እሺ ያም ይኸውልሽ አንደኛው ዘጠና ስምንት ነው የኛው እኮ ዘጠና አዎ።
ሰባት አይ አሁን የላይኛው ነው መሰለኝ ያልገባው። ቆይ check ላድርገው።
እሺ